አሁን የደወልኩት ልጅ ነኝ። ተጨማሪ የጨዋታ እንትን ውስጥ ግባ ብለሽኝ እኮ ስገባ የለም።
እዛ ላይ ሁሉም አይነት የተጫወቱት ይቀመጣል።
አዎ ይቀመጣል። ታዲያ እንዴት ይጠፋል ነው?
አይ ዘ- የቀን የሚለውን ይንኩትና ዛሬን የቆረጡታ ወይስ ባለፈው አዎ፣ ሳምንት ዛ- ነው?
አረ ዛሬ ነው የቆረጥኩት። ገና የማታ ጨዋታ ነው።
ዛሬ ከቆረጡት እዛ ላይ ይቀመጣል። ምናልባት weekly ላይ ሆኖ ከሆነ ከሱ ላይ ያውጡት።
እሺ፣ ደ የሚለው ላይ ላድርገው።
አዎ
እሺ